ሄሎ ሄሎ ጤና ይስጥልን።
ሄሎ
አቤት የሚጣይ ለአባትሽ ወይ ለእናትሽ ስጪ።
እ
ስልኩን ለእናትሽ ወይ ለአባትሽ ስጪ።
እሺ
አሉ ሄሎ ጤና ይስጥልን።
ታስልኝ አላ ወደ 81 88 እየደወሉ ነበረ እ አዎ ወደ ፕሊስቶን ሆምስ ነው የደወሉት። ሄሎ ሄሎ
አቤት ወደ 81 ሰ- አንተ ማነህ?
ወደ ፕሊስቶን ሆምስ እርሰው እየደወሉ ነበረ ወደ 81 88 በቺ ማነው በኔ አልገባኝ።
ሄሎ ወይ ወደዚህ እየደወላችሁ ነበረ።
ይቅርታ ሳናቅ ነካክተ ነው ነው እሺ እንደዚህ ያለ ጉዳይ አይደውሉ፣ ስ- ስልኮት ይዘጋል።